Yalla Oui.
Bakka gara tajaajila televezyiiniitti nagaan dhuftan sanyii hundeessaan jedhama maal sin gargaaru?
Eesalii.
Bilbiltanii turtanii miti? Yalla Abeet abeet.
bilbiltanii turtanii miti?
I don't speak uh, Omar Oromo.
Okay, Oromiyaa attackam?
Ah yes.
ተለዊን ላይ ደውለው ነበር እና
Merci.
ምን ነበር ምን ልር- ልርዳ?
በቴሌዋን ሞክርና ስኬት ማለት ነው አሸናፊ ይሆናለሁ ግን እ፣ ያሸነፍኩት ነገር ግን ተ- አይገባም ነው።
ኦኬ ተመዝግበው ነበር
አዎ እና ያ ጥያቄውን መልሰሃል? በደንብ መልሰሃል?
አዎ መልሳለሁ። እንደገና ላክ- ላኪ ድሮውም አሸናፊ መሆን የመሆንበት እድሎች አንዳንድ ቀን ነበሩ።
እ፣ የትኛው በ SMS ነው ወይስ በማርሰሪት ወይ ደግሞ በ website በ SMS።
ነው? በ SMS SMS
እና እ፣ ወደ አሁኑ ይደውሎታል ነበረ ያንተ ስልክ ላይ ወይ ደግሞ ማለት ነው እ፣ ኮከብ ዘጠኝ ሰማንያ አምስት ላይ ይመስላል ብሎ
እሺ o- okay ስታደርግ እ፣ የራሱ ማየት ትችላለህ ማለት ነው። አሸናፊ የሚሆኑን ማየት ትችላለህ።
አዎ text እኮ ይመጣልኛል ወደ እኔ ይመጣል። ምን ብሎ ነው የሚመጣው text ኡ?
አሸናፊ ነህ ወደ ስልሳ ስልሳ አምስት ሰማንያ ሰባት ደውለህ እ፣ እርዳታቸውን ጠይቅ ነው ምናምን።
እ፣ እና እንደዚህ ከሆነ ማለት ነው ይሄ ቁጥሩን ያዝ እና
እ፣ ይሄ ቁጥር ላይ ተደውሎ መጠየቅ ትችላለህ። ዜሮ ዘጠኝ ዜሮ ሰባት
እሺ ዜሮ ዘጠኝ ዜሮ ሰባት ስልሳ ሰባት
እሺ ስልሳ ሰባት እሺ ሰላሳ ሁለት ሀያ
እሺ ይሄ ላይ ተደውሎ check ማድረግ ትችላለህ ማለት ነው።
እሺ አመሰግናለሁ።
እሺ እሺ